ሄሎ አቤት ሄሎ ሄሎ አይሻ ነኝ። ትናንትና የደወልኩት ሳሪስ ደርሻለሁ።
ምን አለ ምንድን ነው ያለኝ? ይቅርታ ትንሽ አይሰማም።
አይሰማኝም እየመጣሁ ነው። ጎተራ ባለሙያ ነው
አዎ፣ አይሻ ነኝ። ትናንትና ደውልልኝ ነበር።
እንዴ፣ ባለሙያ ነው።
አዎ እሺ፣ ስለዚህ ጎተራ ሴፍቲ ጋር ፖሊስ መምሪያ አለ። ከፖሊስ መምሪያ ወረድ እንዳሉ ነው የሚነግራቸው።
ምናስ አይሰማኝም ጎተራ ሴፍቲ ጋር አይሰማኝም እ ጎተራ ሴፍቲ ጋር ፖሊስ መምሪያ አለ።
እ ከፖሊስ መምሪያ ወረድ እንዳሉ ነው የሚገኘው።
እሺ ዘጠና ስድስት ሰባ አምስት ታዲያም ደግሞ ስራና ሰራተኛ የሚል ታፔላ አለው። ግቢ በር ነው።
እሺ። እዛ ስደርስ ግን እደውልልሻለሁ። ምንም አይሰማኝም። ብዙ ታክሲ ውስጥ ነኝ።
እሺ፣ ይደውል